ጤና ይስጥ ዋሽንግተን የህክምና ማዕከል hello hello አቤት አቤት message ደርሶልኝ ነበረ
የምን የምን message
እ፣ ትናንትና የሆነ medical ኩላሊቴ እንድታይልኝ ብዬ ወደ ህዋዌ ስትመጡ
እሺ እና message ስል- ሲላክልኝ እ፣ ዝም ብሎ በእንግሊዘኛ የተጻፈ እ፣ medical number ብሎ ቁጥር ላክልኝ። በዚህ ስልክ ደውልሽ ጠይቂ ነው።
ቀጠሮ ይዘሽ ነበረ
አይ ቀጠሮ አልያዝኩም አይልሻለሁ ብለውኝ ትናንትና ወደ ህዋዊ ዶክ አንድ ዶክተር ነው ሁለት ሴቶች እ፣ ነርሶች መጡ ነበረ እ፣
እሱን ነው ጠይቅልሻል፣ በቃ እን- በስልክ እነግርሻለን ብሎኝ ኢቴይ ነው ይላኩልኝ።
message ኡ ያው card number ሽ እና እዚህ ሳይቶች የነበረበት መረጃ ነው
እ፣ አሀ card number የምን እዚህ ካርድ አውጥተሽ ታይተሽ ነበር አይደለ
ኧረ ካርድ አላወጣውም እኮ እና ዝም ብለሽ ነው ዶ- ዶክተር ያናገርሽው
አ- እኛ ጋር መጥተው ነበር ወደ እኛ ቢሮ እ፣
እ፣ እኛን medical check ላድርጉን ማለት ነው።
እ፣
ከዛን እኔ ደግሞ ዶክተሩን ኩላሊቴን አሞኛል ብዬ አወራዋቸው።
እ።
ከዚሁ ደም ላይ እናይልሻለን በስልክ እንነግርሻለን ብለውኝ ግን message ነው ይመጣልኝ።
በቃ ይደውሉልሻል message ኡ የታየ የታየሽበት ነው የህክምናው መረጃ ነው
እንጂ ምንም ጠይቂ ጠይቂ እንደውለሽ አሉ። ድንገት እ፣ አንቺ ከሆንሽ ወይም እነሱ።
አይ አይደለም ይደውሉልሻል እነሱ
እሺ፣ አመሰግናለሁ።
ምናምን ስትሉ